ጤና ይስጥልን ዋሽንግተን ህክምና ማዕከል
ትላንትና ከዚህ ከየካቲት ነው የምደውልሽ። የካቲት ሆስፒታል emergency department እ እሺ ትላንት non contrast brain CT patient አስነስተን ነበርና እ እ- እሺ እና result ኡን እንድልኩልን ነበር እ እ?
ማን ነው የታካሚዎች ነው ማን ነው? መሐመድ- መሐመድ ሁሴን
መሐመድ ሁሴን አ አ
የትናንት ነው አ ትላንትና ማታ ላይ እሺ በዚህ ስልክ ነው የሚላክላችሁ አ በዚህ ስልክ አሁን በእናትሽ ለዲስሽን ስለፈለገ እ እሺ እናስተላልፋለን እሺ እሺ